ሄለው ወይ አቤት ሄለው ተመስገን አብ
እዛ ከሆንክ ታገናኘኛለህ?
እሺ አንድ እየጻፈች ነው። ቆይ አንዴ ምግብ ልታወጣ ገብታ ነው።
ምን ያንተ ልታወጣ ነው ወይ?
የኔ ልታወጪ ነው እ አዎ እያለች ነው። እስኪ order በዝቶባት ነው። እሺ
እሺ ወይ አገናኘኝና
እሺ፣ ሁለት ደቂቃ ልጠብቅሽ። ቆይ አንዴ ውስጥ ገብታ ነው ምግብ ልጅ ደውላ ነው